Ela ሲምፕል በሁለት
ሲምፕል ቢች በቦሌ
አዎ እሺ ከቢዩ ነበር በኦርደር ነበር ዘጠና አስራ ሁለት ሀምሳ ሶስት የተቀበላችሁት ኦርደር ምን
ሲምፕል እ እ አንድ ሲምፕል አይደል? ሄሎ ሄሎ አይሰማሽም?
ይሰማኛልም
አንድ simple አይደል ያዘዛችሁ?
አዎ አንድ simple burger
አዎ እሺ።
እሺ ምን ሆነ
ማለት ምን ሆነ ማለት ያው order ማለት- ተደርጓል እየደረሰ ነው እኮ ምን ያህል ደቂቃ
እየደረሰ ነው። አንቺ ከደወልሽ ከአራት ደቂቃ በኋላ ነው እሱ የመጣው እና በጣም ቆይቷል አለኝ። አሁን ነው ያዘዘችው አልኩ። ስድስት ሰዓት ከዜሮ ሁለት ነው አንቺ የደወልሽው ያዘዝሽው አይደለም?
okay አይ እኔ አልደወልኩም ሌላ እንትን የደወለላችሁ ግን አሁን ምን ያህል አዎ፣ ደቂቃ አራት ሊቆይ ደቂ- ይችላል ስንት ከዚህ ደቂቃ በኋላ ይቆያል? simple ኡ ካሳን ፋንታ አንድ አምስት በቃ ይወጣለታል።
ስንት ደቂቃ
አንድ አምስት ደቂቃ ይወጣለታል። እየበሰለ ነው እየደረሰ ነው።
እሺ፣ አዎ።
እሺ አመሰግናለሁ